ጤና ይስጥልኝ ማሊባባ።
ሰላም ናችሁ?
እግዚአብሔር ይመስገን።
አለን እዚህ ፓስተር ጋር ያለ መሸጫችሁ መጣን።
እሺ እንትን አላችሁ እንደ ፎርድ F one fifty
ፎርድ በ- ምንድን ነው የፈለጉት?
ፎርድ F one fifty
ፎርድ ያለን ሃይሉክስ ነው
ይቻ
ወይም ዶልፊን ነው ዲፎርድ ያለን
ኦ ጂ ፎርዲን ያላችሁ ኦ እንጂ ፎርድ የላችሁም።
ፎርድ አሁን አሁን ላይ የለን። ሰሞኑን ግን ይገባል ፎርድ።
እሺ እሺ